ነኝ እባክዎ የጉዞ መረጃ ልስጥዎ?
hello ደህና ስትል ጤና ይስጥልኝ እንደምን ዋላችሁ?
ውጭ ሀገር ነኝ የምፈልገው ነው።
ምን አለኝ?
ውጭ ሀገር ነኝ የምፈልገው ነው።
እሺ መረጃ እንሰጦታለን።
ስጭኛ እሺ የምን ሀገር መረጃ ልስጥዎ?
አሜሪካ
hello አቤት፣ አሜሪካ ፈልጌ ነው።
እሺ አሜሪካ በስራ ነው መሄድ የፈለጉት በትምህርት ነው ወይስ ለጉብኝት ነው?
ለስራ ነው የፈለኩት።
እሺ ስራ አግኝተዋል ከዛ ሀገር?